Hello ሰላም ሰላም ነው።
እዛ ቤት ቤት ላይ withdrawal አድርጌ ወደ ሌላ ሄደ።
ወዴት ሄደ?
እኔ እንጃ የሆነ barcode ምናምን ሰጠኝ።
እስኪ ቤት ቤት ስልክ ይሄ ነው።
አ
እሺ አንድ ቆይ check ላድርግልህ።
وعملت لنا انت الابو اللي تبلعنا
ስንት ብር ነው አባ? hello
አራት መቶ hello
ወይ አራት መቶ ነው deposit ነው ወይስ draw ነው? ቆይ withdraw ነው ያደረኩት።
እሺ አንድ ጠብቅ። በ voucher ላወጣሁና ምን voucher በ voucher ነው ይሄንን የምታወጣው ወይ ሱቅ ላይ ነው ወይ ደግሞ ወደ ቤት ቤት account ነው መመለስ የምችለው ወደ ምን ወይ ወደ ቤት ቤት account ትመልሳለህ ወይ ደግሞ
አ ወደ ወደ game ወደ game ይመለሰኛል።
እ?
ወደ ወደዛ ይመለስ
ወደ ቤት ቤት አ
እሺ እንትን አድርግ account history ላይ ገባና አ
ከዛ voucher history የሚለውን ልካው voucher history ም አ እዛ አማ አሁን ስለ አ፣ voucher voucher የት የት ጋር ነው የሚገ- የሚገኘው?
account ላይ ከላይ ትገባለህ አ ከዛስ ከዛ account history ትብላላ ምን account history account history okay ገባ
ትገባለህ አ ከዛ account history ላይ ሰማንያ አንድ ብሎ የሚጀምር
አ- አሁን ግን እንትን ባ- ስለደወልኩት ወደ አንቺ Wi- Wi- Wi-Fi ሰራ እሺ አይገባም እሺ ከእንትን በልና ምን
account እምልህን ስማኝና
አ ከዛ ታስገባዋለህ account እሺ፣ በምን- history ላይ ግባ
ከዛ ገባሁት
ከዛ voucher history የሚል ላይ ስትገባ አ voucher history አለች አ አዎ ሰማንያ አንድ ብሎ የሚጀምር voucher code አለ ስድስት digit አ እሷን ኮፒ ታደርጋትና አ deposit voucher ላይ ትገባና
አ deposit ስትለው ወደ ቤት ቤት account ይመልስልሃል እሺ እሺ እና date ምናምን ይመዘገባል አል- አልመዘግብም ይመዘግባል date አሁን እ፣ ትላ- ዛሬ አይደለም አ በዘጠኝ ነው በዘጠኝ ሌላ አድርገው እሺ አ፣ እሺ መልካም እሺ ምሽት ያ- እሺ ያ-